hello ጤና ይስጥልን ቤት ቤት hello
አሎ ጤና ይስጥልን ቤት ቤት አቤት። በእናትሽ ምንድን ነው ችግሩ? በእስር ቤት ስንጫወት ብሩ እስካሁን የተላከን አልገባም። በእስር ቤት ውስጥ ምን deposit አድርገህ ነው?
አዎ፣ እሺ message ኡ ልካል ቴሌግራም ላይ እንዴ?
ከቴሌ ብር አውጥቼ ወደ በእስር ቤት ለማስገባት ፈልጌ ነበረ። እስካሁን ደግሞ account ኡ ውስጥ አልገባም።
እሺ የቴሌ ብር ቁጥር የቴሌ ብር message አለህ አይደለ?
አዎ፣ እሱን ቴሌግራም ላይ ላከው። እሺ
የቴሌ ብር ቴሌ አዎ ከቴሌ ብር የተላከልህ message ቴሌግራም ለኛ ላክልንና እናሳውቅልሃለን። እሺ ቴሌ ብር
እሺ እሺ